ጤና ይስጥልን።
ጤና ይስጥልኝ።
ኤሊያና ፋርማሲ ነው።
አ አ ከአሪፍ ፔ ነበር የምደውልዎት። አሪፍ POS machine
ከምን machine POS machine ከአሪፍ ፔ POS machine ከአሪፍ እሺ፣ እሺ።
POS machine ኑ ላይ ደንበኛችን ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
POS machine ላይ ችግር የለም። የሆነ ጊዜ ላይ ግን ኔትወርክ ነው ምናምን መሰለኝ እምቢ አለ።
አሁን ሰርቶሎታል።
አሁን ይሰራል። አዎ።
እሺ ደንበኛችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
ዘጠና አምስት ዘጠና ሶስት ዘጠና አምስት
ዘጠና ሶስት ዘጠና አምስት እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይኑሮት።
እሺ እናመሰግናለን። እሺ።